ይስጥልኝ ድርገቢያ
እማዬ እንዴት ነሽ?
ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንትን ላይ አይቼ ነበር ይሄ አባይ ላይ እና ዋጋው ትክክለኛ ነው እንደ እዚህ ላይ የምትጽፉት?
አዎ ትክክለኛ ዋጋ ነው። አዲስ አበባ ነው ክፍለ ሀገር ነው ያለሽው?
አዲስ አበባ አዲስ አበባ ከሆንሽ በሞተረኛ ነው የሚመጣልሽ። የፈለግሽውን እቃ ኮድ ስልሳ ሁለት ሀምሳ አንድ ላይ text ማድረግ ብቻ ነው የሚጠበቅብሽ። እኛ ደውለን information እንቀበላለን። ከአንቺ ሞተር ነፃ ነው ሞተሩ?
በነፃ ነው። አዎ
okay እሺ እናቴ መምጣት አንችልም?
ምን አልሽኝ?
መምጣት አንችልም?
እ፣ ይኸውልሽ ለአዲስ አበባ እንዴት መሰለሽ የምናደርገው እኛ ቲቪ ላይ የተዋወቁትን እቃዎች ያላችሁበት በነጻ deliver እንዲሆን ነው የምናደርገው። እ፣ እቃውን አይተሽው ያዘዝሽው እቃ መጥቶ አይተሽው ከወደድሽው ክፍያ ከፍለሽ ትወስጃለሽ። እ፣ ካልተመቸሽ ደግሞ ተመላሽ ማድረግ ይቻላል። ግዴታ ስለመጣ ብቻ ትወስጃለሽ ማለት አይደለም። እንደ አማራጭ ደግሞ ሁለት ሶስት አድርገን ጨምረን ነው የምንልክልሽ።
እሺ እሺ እሺ እኔ አመሰግናለሁ።
እሺ